ሰላም ጤና ይስጥልን ቺፕቺፕ ሄሎ ሄሎ እደውላለሁ ብለሽ በዛው ቀረሽ። የ order ኤ ከትናንት ወዲያ ነበረኝ
okay እደውላለሁ ተብለው ነበር ብላ አዎ፣ ሁለት ደቂቃ አላቸው። አስራ አምስት ደቂቃ አለፈው።
ማን ነበረ ያሰማሁት ይቅርታ ስለሺ በሚል
okay system ኡ አስቸግሮን ነው ይቅርታ አንዴ እንደውልልዎት እኮ እንዴን ውሉት ሼክ ትናንት ወዲያ ነው አውቀሽዋል አይደል? ኦርደሩ አዎ፣ ልክ ነው።
እንደዛ አላችሁ አዎ።
ታዲያ አዎ የትላንት ወዲያ ነው አዎ እ?
እሺ አንዴ አንዴ ይቅርታ ውሰድ።
ይጠብቁን
ውይ ውይ እንደውልልዎት ችግር የለም እደውላለሁ መልሽ